ጤና ይስጥልን ቤት ቤት
እሺ በጣም አመሰግናለሁ። እንትን በዚህ እየቆረጠብኝ ነበር። በእናትሽ
ማለት
deposit አደርጋለሁ ወደዚህ የለም አላገኘሁም።
ወደ ቤት ቤት deposit አድርገህ ነው?
አዎ ትናንትና ልጅቷም ጠብቅ ብላኝ ነበር እና አንዱን መለሰችልኝ። ዛሬ ደግሞ ሶስት ጊዜ
Okay። አዎ በቻፓ ነው አይደለ?
አዎ
Okay። አዎ በቻፓ የሚደረጉ deposit ትንሽ ቻፓ system የተስተካከለ ነው። እሺ system አቸው ትንሽ fail ስላደረገ ነው የቻፓ እና ሰው ቀናቸዋል ይስተካከላል ብለዋል።
እሺ ታይልኛለሽ?
እነሱ ናቸው የሚያስተካክሉት። በጣም የብዙ ሰው transaction ነው ያለው፣ እናስተካክላለን ብለዋል። እሺ በእነሱ side ነው የሚስተካከለው።
ማለት እነሱን ማገ- እነሱ ናቸው የሚያስተካክሉት ቻፓዎች።
እነሱ የስልክ መስመር አላቸው አዎ አላቸው ዜሮ ዘጠኝ ስልሳ
ስልሳ ሰባ ሁለት ሰባ ሁለት አርባ ሁለት ሰባ ሁለት አርባ ሁለት ሰባ ሁለት ታንኪዩ እሺ